ኃያል ኃያል ኃያል ኃያል ኃያል ኃያል ኃያል ኃያል ሰዳዴት አጥናኤል ሰዳዴት አጥናኤል ኃያል ገባሬ ኃይል ባህራንን የረዳው ተላፊኖስን ያዳንኸው ባህራንን የረዳው ተላፊኖስን ያዳንኸው መልአኩ ሚካኤል ነው መልአኩ ሚካኤል ነው የሞቱን ደብዳቤ የለወጠው ኃያል ኃያል ኃያል ኃያል ኃያል ኃያል ኃያል ኃያል ሰዳዴት አጥናኤል ሰዳዴት አጥናኤል ኃያል ገባሬ ኃይል ከእደ ረበናት ከእደ ረበናት ከእደ ረበናት ከእደ ረበናት ሶስናን ያዳናት ሶስናን ያዳናት ሚካኤል መላከ ምሕረት ኃያል ኃያል ኃያል ኃያል ኃያል ኃያል ኃያል ኃያል ሰዳዴት አጥናኤል ሰዳዴት አጥናኤል ኃያል ገባሬ ኃይልም ዲያብሎስን ያዋረደው በእሳት ሰይፍ የቀላው ዲያብሎስን ያዋረደው በእሳት ሰይፍ የቀላው ሚዛን ትክክል ነው ሚዛን ትክክል ነው። ሚካኤል ክብረ ድንቅ ነው። ኃያል ኃያል ኃያል ኃያል ኃያል ኃያል ኃያል ኃያል ሰዳዴት አጥናኤል ሰዳዴት አጥናኤል ኃያል ገባሬ ኃይል በሐዘን በትካዜ ያለሁትን ብላቴና በሐዘን በትካዜ ያለሁትን ብላቴና አጽናናኝ አረጋጋኝ አጽናናኝ አረጋጋኝ ሚካኤል ሊቀ ደብረ ሲና ኃያል ኃያል ኃያል ኃያል ኃያል ኃያል ኃያል ኃያል ሰዳዴት አጥናኤል ሰዳዴት አጥናኤል ኃያል ገባሬ ኃይለ